ጤና ይስጥልኝ ጠብታ አምቡላንስ።
ሄሎ ጤና ይስጥልኝ።
ጤና ይስጥልን።
ሄሎ ሄሎ አይሰማም?
ይሰማል። ጠብታ አምቡላንስ ፈልጌ ነበር።
እሺ ከየት ነው?
ከአዲስ አበባ እዚሁ አዲስ አበባ ነው፣ ግን ክፍለ ሀገር ነበር patient ቱ የሚሄደው። ይቻላል ወደ ክፍለ ሀገር መውጣት ይችላሉ?
ወዴት?
ወደ መተሐራ።
መተሐራ?
አዎ አዎ
ይቻላል።
አዎ መተሐራ ከተማ ውስጥ ነው አይደል?
እ ከመተሐራ ወደ ከተማ ትንሽ ወረድ ይላል ወደ ታች ምንድን ነው የሚባለው ቦታ?
እ አባድር ወይ አልጌ ይባላል።
እስቲ cross check አድርጌ ልደውልላችሁ።
እባክሽ እሺ።
ስልክ ቁጥራችሁ ልውሰድ።
እሺ ዜሮ አስር ስልሳ ሁለት አርባ አምስት ዜሮ ሰባት አሁን የደወልኩት ቆይ፣ አልያዝኩትም ቦታውን እየጻፍኩ ነበር። ዜሮ ዘጠኝ አስር ስልሳ ሁለት አርባ አምስት ዜሮ ሰባት ስልሳ ሁለት አርባ አምስት ዜሮ ሰባት አ በቃ መልሼ ልደውልላችሁ።
እሺ።